ቤት ቤት ቤቲ ነው የምንረዳው።
ሄሎ ሰላም ነው?
ሰላም
እየሰማ ነው አይሰማ?
ይሰማል ማልበት
ስሜ ክድር ይባላል። ሞራ ሲ ብር ወዳጅ እገዛለሁ ብሩ አልገዛም። ሄሎ ሄሎ አይሰማ?
ይሰማል ምን አልከኝ? ቅርታ
ሲ ብሩ ላይ ወዳጅ እገዛለሁ ሲል ጌሙ ላይ አልገባም። ሲ ብሩ እሺ አንዴ አንዴ ጠብቀኝ እሺ ላስተላልፍልህ።
እሺ
ሄሎ ሄሎ አቤት አይሰማ?
ይሰማል።
ሲሙ ሲ ብር ላይ ሁለት መቶ ብር አለ።
deposit አድርገህ ነው?
አዎ እሺ deposit ስታደርግ የደረሰ text አለ አይደለ?
አዎ እሱን text ቴሌግራም ላይ ላክልን። ቴሌግራም account ኣችንን ታውቋለህ?
አዎ
እ
የእናንተ ቴሌግራም ላይ አዎ እሱ አልመጣም፣ message ም አልመጣም። እሱ ላይ ግን ሄደዋል። ያ receipt ኡ አልመጣም።
ከምን ነበረ ዊዝዶ ያረካው?
ዜሮ ዘጠኝ ስልሳ አይደለም እ እ ከምን ከም- ማለት ከሲቢኢ ነው ከቴሌብር ነው?
ከሲቢ ብር ከሲቢ ብር ማለት ነው።
በቃ ሲቢ ብር ጋር ደውልላቸውና ደረሰኙ እንዲልኩልህ አድርግና ት- ላክልን። እሺ